በኢትዮጵያ በኢኮኖሚክስ መምህር
ሄሎ ጤና ይስጥልኝ።
አብሮ ስላ
እባክዎ መልእክታው
የጊዮርጊስ ማሽን ተበላሽቶ ነበረ።
እሺ የቢጫ የመለያ ቁጥሮት መንጠቀስ ከዚህ በፊት እኛ ጋር ደውሎ አስመዝግቦ ነበር።
አይ ደውዬ በዚህኛው ደውልና ምናምን ሳ ይሄኛው ቁጥር ተልኮልኝ ነው።
እሺ የቢጫ የመለያ ቁጥሮትን ወይም የቤቱን ቲን ነበር ይደውል።
የቤቱ TIN number አዎ
ዜሮ ዜሮ ዜሮ ዜሮ
አስራ ስድስት አስራ ስድስት
ሰማንያ ሰባት ሰማንያ ሰባት ሀያ ዘጠኝ ሰማንያ ሰባት ሀያ ዘጠኝ
ሰማንያ ሰባት አበበ ዘለቀ የአቡቴን ነው።
እሺ ደንበኛችን እያየሁሎት ነው። አንዴ መስመር ላይ ጠብቁ። የአቡ ቴላ
የአቡቴ ላው እሺ ሙሉ ስሞትን ይንገሩኝ። የእርስዎ ሙሉ ስም
እ የእርስዎ ሙሉ ስም ይንገሩኝ።
የኔ አዎ
እኔ ባርማን ነኝ። ሙለታ ነው የምባለው።
ሙለታማ
አዎ ሙለታ የአባት ስም
አላማኝ
አሁን በደወሉበት ስልክ ልመዝግብልኝ።
አዎ ይሄ ራሴ ስልክ ነው።
እሺ የት አካባቢ ነው የሚገኙት?
አለም ገና ታክሲው መጨረሻው ጋር እ እሺ እ ምንድን ነው የሆነው የድራፍት ማሽኑ?
ምንም አይሰራም። በቃ እንትና ይሄ አጥበው ሄዱ የሆነ ቀን መጥተው እሺ
ከዛ ቀን ጀምሮ አይሰራም።
ከተጸዳ በኋላ እየሰራሉት አይደለም።
ከጸዳ ወዲህ ማለት ይሄ ጊዮርጊስ ስልሽ የሜታው ማለት ነው። አሁን አዲሷ ማሽን የለችም አዎ
እሷ ነች። የጊዮርጊሱ እየሰራለን ሁለት ማሽን ናቸው።
ማሽኑ የሚታ የድራፍት ማሽን ነው።
የሜታው ማለት ነው።
ለምኛችን ቅሬታውን ወደሚመለከተው እ አካል ቅሬታውን ወደሚመለከተው አካል አስተላለፍ ያለው የዘጋ እሺ አመሰግናለሁ።
ሌላ ወረዳዎች ነገር አለ?
እሺ